የለም። የለም።
ጤና ሰላም ጤና ይስጥልኝ።
አለ እግዚአብሔር ይመስገን።
ከ service information ከእናንተ ወስደን ነበርና የ service ጊዜ አስራ ሶስት ቀን ቀርቶታል የሚል notification እያሳየን ነበረ። እንዴት ነው ከኮምፒውተር ጋር የምናደርገው?
የሚገናኝ ነው?
አዎ በኮምፒውተር ነው የሚገናኝ።
እሺ ማሽንህን፣ ደብተርህን፣ ንግድ ፍቃድና መታወቂያህን እና ህጋዊ ውክልና ካለ ውክልናህን ክፍያ ደግሞ እዚህ ይነግረዋል። እሺ ደብተሩን አይቶ ስለሚነግሩ transfer ታደርግላቸዋለህ።
ማሽን፣ ደብተር፣
ማሽን፣ ደብተር፣ ንግድ ፍቃድ፣ ንግድ ፍቃድ፣ መታወቂያና ህጋዊ ውክልና ካለ ውክልና፣ ክፍያ ደግሞ ካሽ አንቀበልም፣ ትራንስፈር
ትራንስፈር ችግር አዎ።
የለውም። ቼክ ትቀበላላችሁ ወይስ ባንክ?
አንቀበልም፣ ቼክ አንቀበልም። አመታዊ እድሳት ነው አይደል?
አዎ አመታዊ እድሳት ይመስለኛል። አዎ።
አዎ አዎ፣ ስለዚህ በቃ ችግር የለም transfer ማድረግ እንችላለን።
ትችላለህ። አዎ፣ አዎ። እሺ እሺ በቃ እሺ በቃ